ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ሄሎ ሁሉ ስፖርት ባኮ የምንረዳው
ልመዘገብ ፈልጌ ነበር እምቢ አለኝ።
ምኑ ነው እምቢ ያሉት?
ስልክ ቁጥር አስ- አስገብቻለሁ። ከዛ ግን ኮዱ ኮዱ አልመጣ አለ።
ኮዱ አልመጣለኝ።
አዎ ኮድ ኮድ እየመጣ ነው ግን ያ የኮድ አራት አራ- አምስት ቦታ አለ አይደል?
አ
እዛ ጋር መግባት አ- እምቢ አለኝ።
OTP code ነው።
አዎ አዎ OTP ከቴሌ ስለሆነ የሚላከው ኔትወርኮትን ያስተካክሉና
እሺ ይጠብቁ።
እሺ እሺ